ሄሎ
አቤት አቤት።
ጤና ይስጥልኝ። ምን ልታዘዝ? ቴሌቪ
አይ፣ ሴሜ ሴሜን ቆራጤና በውድዴቱ
እሺ፣ አንድ የመስመር ላይ ጠብቁኝና እዚህ ይዞት መስመር የቴሌቪዥን game subscribe ስላደረጉ ደንበኛ ስለሆኑ ትኬት እያስገባሉት ነው ብር የቆረጠበት።
እሺ
ስለዚህ ኮከብ ስድስት ትኬት ስላሉት በትኬቶት እድሎትን ይሞክሩ። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ የቴሌቪዥን መረጃ ይመጣል። ሰባት ቁጥር ይጫኑና ቋንቋውን አማርኛ ያርጉ። ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስና እድሎን ይሞክሩ የሚል
እሺ
እ፣ እድሎን ይሞክሩ የሚለውን ስድስት ትኬት አሉት። በትኬቶት እድሎትን ይሞክሩ።
እሺ እሺ
ካሸነፉ ሞባይል፣ ላፕቶፕ አምስት ሺህ ብር ከአምስት ብር ጀምሮ እስከ አምስት መቶ ብር ሽልማት አለው ቴሌቪዥን።
እሺ እሺ፣ እሺ፣ መልካም ጊዜ።
እሺ እሺ